ጤና ይስጥልኝ ወደ ስፖርት ነው ባኮ የምንረዳው?
ወይ ሰላም እንትን ለማቅረብ ነበረ።
ምን ካቻ የእናንተ ነው አደለ? እንትኑ ካምፓኒው
የኛ ማለት
ካቻ ማለት የሁሉ ስፖርት ነው አደለ?
አይደለም።
አደለም ካልተኮ እያያች ማስተላለፊያ መንገድ እኮ ነው።
እኮ እሱን ፈልጌ እኮ ነው ወደዛ እንደነ ስራ ሳንቲም ማለት ነው። እንደነ ሳንቲም ሳንቲም እንደነ ፔይ።
አሪፍ Pay እሱ አዎ፣ እኮ እኮ።
ተለይ እኛ ስለሆኑ ሳይሆን ከእኛ ጋር የሚሰሩ ድርጅቶች ናቸው።
እንደዛ ነው። አይ በዛ አዎ፣ ብር ካቻን እንትን ብዬ ነበር።
ከ Play Store ላይ ያውርዱና
አ፣ ከዛ መጀመሪያ ካቻ ላይ መመዝገብ ይጠበቅቦታል።
እኮ አይ እንትን ነው አለ እኮ ግን እ፣ ምን?
ብር ሲላክበትም አይገባም አየር ላይ ነው የሚይዘው። ለዛ ብዬ ነው ለመጠየቅ ነው።
አይ ይሰራል። ምናልባት ከካቻ ጋር እንትን ካሉ ዘጠና ዘጠኝ ስልሳ አራት ነው call center ኣችን።
ዘጠና ዘጠኝ ሰዓት።
አዎ
እሺ መልካም አመሰግናለሁ።
እሺ